ኤክስቴንሽንማ ይጨምራል አይደል? ምንድ እ ኤክስቴንሽን እኔ ነኝ እኮ ኤክስቴንሽን የማደርገው ራሴ ነኝ። አዎ አንድ ኤክስቴንሽን አለኝ። በሌላ ሄሎ
ሌላው አቤት ይሰማል።
ይሰማል አዎ ኩን ሰገሌ ያሊቲ ሰማንያ አንድ ሰገ- ዜሮ ሁለት ከነ ሰማንያ አንድ ስንት ሰማንያ አንድ ስንት ነው ሰማንያ አንድ ዜሮ አንድ ዜሮ ሁለት ዜሮ ዜሮ ዜሮ አምስት ነው የወጣው እኔ ላይ haa ta'u koodiidhaan dhufa ኮቲ ኑፋ ee mee isin Ah.
gara kiyyaa bilbilaa mee samaaniya ሰማንያ አንድ ሰማንያ ሁለት zeero latti samaaniya an zeero latti እደውላለሁ ቆይ እሺ bilbilaa mee እሺ እሺ እሺ